Hello. Ah.
Hello.
Hello.
Hello.
Hello. አንተ ማን ሰላም ነው?
ምን ልርዳዎት?
Okay፣ እንትን ነበር እ እንትን ቤትም ልጀምር ነበረና እም፣
እና ያው አሁን ከቴሌ ብር ነው የምቆረጠው ማለት የሁሉም ነገር ከፍቼ ነበረና ከቴሌ ብር አሁን ቴሌ ብር ላይ ብር አለኝ ግን ከዛ እንዴት ተቆርጦ ነው የሚጀመረው ለማለት ፈልጌ ነው።
Deposit ያደርጋሉ። Deposit የሚል አለ።
እ?
ዛሬ deposit ያደርጋሉ።
ምን ብለው ላይ Deposit የሚል አለ ከላይ እሺ እሺ እዛ ላይ deposit የሚል አለ። Deposit ኡን ሲጫኑ የአማራጭ ያመጣሎታል። በሱ አ።
ገንዘብ deposit ማድረግ ይችላሉ። ገንዘብ ማስገባት ይችላሉ።
ከዛው እንደዛ deposit ስለው ከቴሌ ብር እንዲቆርጥ ማለት ነው።
አዎ።
እሺ አመሰግናለሁ።